ጤና ይስጥልኝ ቴክ የበረ መረጃ ማዕከል በኩል ወደው
ከመቀሌ አዲስ አበባ ቲኬት ይኖራል?
ከመቀሌ አዲስ አበባ ለመቼ ነው የፈለጉት?
ለነገ
ለነገር ሌሉ የነገ ያሉት ግን ቢዝነስ ክላሶች ብቻ ናቸው።
እ?
የጠዋት ሁለት ሰዓት እና የማታ አንድ ሰዓት ከሩብ በረራ ነው ያለው። ሀያ ሶስት ሺ ሁለት መቶ ሀያ አንድ ብር ነው። business class ናቸው።
ስንት ብር?
ሀያ ሁለት ሀያ ሶስት ሺ ሁለት መቶ ሀያ አንድ ብር
አዲስ ስንት ብር ነው?
business class ነው ያሉት። ከነገ ወዲያ ነው economy class ያለው።
እና
ይሰማዎታል?
አዎ ይሰማኛል።
ቅናሽ ያለው ከነገ ወዲያ ነው። ለሮብ ያለው በረራ ነው ቅናሹ።
ወረዳ ቢሆን ስንት ብር ልዩነት አለው?
ምን አሉኝ? ይቅርታ ልዩነት ስንት ብር አለው?
የነገው እ።
ሀያ ሶስት ሺ ሁለት መቶ ዘጠና አራት ብር ነው። የነገ ወዲያው ደግሞ አምስት ሺ ሰባት መቶ ሰማንያ ሰባት ነው።
አምስት ሺ አምስት ሺ ሰባት መቶ ሰማንያ ሰባት
አምስት ሰባት መቶ ሰማንያ ሰባት ሰማንያ ሰባት
አዎ ድምፆት አይሰማም። ካሉበት ቦታ ወጣ ብለው ማናገር ይችላሉ።
እሺ በጣም ነው።